ሰላም ሰላም፣ ጤና ይስጥልኝ። ቤት ከራር ነው የባንክ ምንድረው
deposit ሲል የቴሌ ብር እንትን አልመጣልኝ አለ። ከቴሌ ብር deposit ማድረግ ፈልጌ እሺ፣
ግን ቴሌ ብር በምን አይመጣም።
በምንድን ነው? በሳውንድ ፔ ነው፣ አ?
በቻ- በሳውንድ ፔ ነው። በቻፓ አ፣ ይሰራል። እሺ፣ አ፣ በሳውንድ በምን?
ፔ አይሰራም፣ በቻፓ ይሰራል።
okay በቻ እሺ፣ እሺ፣ በቻፓ ጨ- ቀይርና ቴሌ ብር አለ እዛ ላይ።
እዛ ላይ አለ። እሺ፣ እሺ።
አዎ፣ እሺ። እናመሰግናለን ስለደወልክሽ። መልካም ቀን።